ጤና ይስጥልን። ጠቢታ አምቡላንስ አስጥልን። አዲስ ካርዲያክ ነው።
አዲስ ካርዲያክ።
አዎ እሺ communicate አደረጋችሁ?
አድርገን ጨርሰናል። እዚህ ያሉትን ሂሳብም እየዘጋን ነው ጨርሰናል። ብቻ እናንተ አምቡላንስ እሺ አዘጋጅና የታካ- የታካሚ ስም ንገሩ። እኔም ደውዬ cross አሁን check አላርፍም ማድረግ ያለን ስለምደውልላቸው አይሲ- አዲስ ካርዲያክ አይሲ
አይሲ
እዚህ ውስጥ አ- alert ላይ ያለበትን የታካሚ ቦታ?
ስም ነው የታካሚ ስም ነው ያሉት።
ጣህር ሲሳይ ኢብራሂም ጣህር ኢብራሂም።
ጣህር
የኔ ወንድም የታካሚ ስም ትነግረኝ።
የታካሚ ስም ጣህር ሲሳይ ኢብራሂም እ?
ጣሃር ጣህር ሲሳይ
ሲሳይ።
ኢብራሂም ኢብራሂም
እሺ የ- የስንት አ- እድሜው ስንት ይሆናል?
እድሜ ሀምሳ ሶስት እድሜ ሀምሳ ሶስት እሺ
ኦክሲጂን ያለው ለምንፈልግ ብሏል።
ምን ሐኪሙን ላገናኝሽ እንዴ እዚህ ጋር ያለው አዎ አዎ ባለሙያ ላገናኝሽ?
አገናኘኝ አዎ እሺ ባለሙያን አንዴ ባለሙያ ይኖራል። እሺ ካገናኝሽ ታኛውን ብላ
Hello ሄሎ አቤት ሰላም እንዴት ነሽ?
ሰላም አለን የታካሚውን condition ትነግርኛለሽ?
እሺ ቆይ አንዴ ሀኪም ላገናኘሽ እና መልካም እሺ አገናኝ
አምቡላንስ ቲቦች የታካሚውን ስም ባለው condition ነገር
ሄሎ ቆይ ሄሎ?
ነባ አውራችሁ ነባ አንተ ታውቀዋለህ ለማሽከያዩ ነው አዎ እ ሄሎ ሄሎ
አቤት አቤት እሺ የታካሚ condition ይነግረል
ኦክሲጅን requirement ኡ እስከ አስር ነው face mask ላይ ነው አስር ሌትር ነው ኦክሲጅን require እያደረገ ያለው አዎ አዎ አዎ እሺ ኦክሲጅን require ያደርጋል ነበረ diagnosis
MI ነው MI ነው ST elevated MI ነው plus having Killip class three ነው እነሱ patient prefer possible PCI ነው የሚሄደው PCI ነው የሚሄደው ወደ አዲስ ካርዲያክ ነው የሚሄደው ከኛ ጋር currently ያው tachycardic tachypneic ምናምን ማለት comfortable ነው pulmonary edema ነው እና impending respiratory failure ኡ ማለት ነው እሺ በአስር ሌትር maintain እያደረገ ነው አሁን ያለበት አህ አህ አህ አህ አህ saturation አዎ ስንት ይላል?
maintain ያደርጋል tachypneic ም tachycardic ም አይደለም ግን ያው support ይፈልጋል በደንብ እሺ ትንሽ ያሉ saturate ያው pulmonary edema worse ሲያደርግ ትንሽ እንትን ያደርጋል saturate ያደርጋል ግን ያው ምን ያህል comfortable ነው
እም፣ respiratory ምናምን ላይ ምንም የሚያሰጋ ነገር የለም። ሰፕሽን አላቸው እንዴ?
ትግሬ- አ- እንደዛ አይደለም conscious ነው fifteen out of fifteen እኮ ነው MI ስለሆነ ያው cardiac እንትን ስላለው ከ pulmonary edema ው ነው cardi cardiogenic pulmonary edema ው እን desaturate የሚያደርገው እንዲያደርግ የሚያደርጉት የሚያደርጋቸው እና saturation ኣቸውን የምንፈልገው እ፣ ያው ከዘጠና አምስት በላይ ስለሆነ support ደግሞ ስለሚፈልግ ነው በደንብ ይፈልጋል።
እሺ እሱ ጋር እስኪደርስ ነው።
communicate አድርጌ አዲስ ካርዲያክ እንዳሳወቁ እንዳሳወቁ ታ- የታካሚው ቤተሰብ እንዳሳወቁ አዲስ ካርዲያክ check አድርጌ መልሼ ያሳውቁታል።
አ- አሀ፣ አዲስ ካርዲያክ ነው።
አዎ አዲስ ካርዲያክ communicate እንዳደረጉ cross check ሳረግ ነው አምቡላንስ መላክ የምችለው።
okay አርጊ አርጊ፣ ችግር የለውም። ቤተሰብ ያናግርሻ። እነሱ አናግረው እኮ ነው ይዘው ይምጡ ምናምን ብለው አዎ አዎ ዋቸው እኔ መሰለኝ።
ልደውል ነው እሽ መልሼ እሽ እደውላለሁ።
እሽ እሽ እሽ እሽ እሽ